በኢትዮጵያ የባህል ምርጫማ ቀን በኩል የሚመረጥ ሌላ ሰላም ነው አለን። ካላስቸገርኩ እባክህ የድሬዳዋ የባቡር ትኬት ዛሬ አለ የለም? እሱ ነው ያለኝ። በእናትህ ለነገ
አዲስ አበባ ድሬዳዋ
እ የሁለት ሶስት ሰው ነን። ለነገ አሁን ክፍት ከሆነ ሄደን ለመቁረጥ ነበረ። ከነአድራሻው ታይለናል እባክህ።
ከአዲስ አበባ ድሬዳዋ
አዎ ከአዲስ አበባ ድሬዳዋ። አዲስ አበባን እንግዲህ የእንትን ነው የባቡር ትኬት
ይሄ የ- የ plane ትኬት የሚያስወጣ ነው። የባቡር አይደለም።
ይህ የባቡር ቁጥራቸውን አታውቅም?
አላውቅም አላውቅም።
እሺ፣ እሺ፣ እናም ወደ ሆነ ስጋደ መልካም ቀን እሺ፣ አሜን።